ጤና ይስጥልኝ ሁሉ support ነው ባኮ የምንረዳው።
transfer አድርጌ የነበረ ብር አልገባም ብዬ ነው።
ዊዝድሮ ነው
እ ዊዝድሮ ነው።
አዎ withdraw አድርጌ በሰባ ስድስት ቤት በዚህኛው ሲም አይደለም።
እሺ withdraw ሲያደርጉ successful የሚለዋል አይደለ? transaction history ው ላይ አዎ እሱን screenshot አድርገው ቴሌግራም ላይ ይላኩልን።
ምን ላ- ምን አድርጉት ቴሌግራም ላይ ይላኩልን screenshot አድርገው።
ቴሌግራም ላይ screenshot አድርጌ ላከው።
አዎ በምን ላይ ነው ቴሌግራም account?
እዛው website አችን ላይ የጥያቄ ምልክቷ ጋር የቴሌግራም ምልክት ታገኛሉ። እዛ ውስጥ ይላኩ።
ብቻ እዛው ልላከው?
አዎ እሺ